ጤና ይስጥልኝ በስሜ ስቤቲ ነው የምደውለው።
ሰላም ነው?
ሰላም ጤና
አለን አለን። እኔ ብር withdraw ላድርጌ እሺ
አል- አልገባልኝም ለዛ ነው።
ይሄ ነው የቤት ስቤት ስልክ
እ?
ይሄ ነው የቤት ስቤት ስልክ አዎ አዎ አስራ አንድ ቤት ስንት ብር ነው?
ዘጠና አንድ ሺህ ብር እሺ አንዴ ጠብቀኝ። አንድ ሺህ ብር ገብቶልሃል እኮ ወደ አካውንት ማድረሻው ላይ አለሙ
አዎ የራሴ ነው እሱም አንድ አካውንት ሺህ ላይ አስራ ስድስት ዘጠና አንድ ሰላሳ ስድስት ሁለት ዘጠና ስምንት አንድ ሺህ አስራ ስድስት
ዘጠና አንድ እሺ ሰላሳ ስድስት እሺ ሁለት ዘጠኝ ስምንት
ሁለት ዘጠኝ ስምንት
አልገባማ account ኤ ላይ አ፣ አላሳየኝም።
ገብቷል። ተ- ንግድ ባንክ ደውልና ጠይቃቸው። እሺ እዚህ balanced ከሆነ ይገባል። check አዎ፣ አድርገው በቃ።
ድጋሚ።
ይቆያል ማለት ነው።
አይ አይቆይም፣ ገብተዋል ገብተዋል።
አ፣ አ፣ እሺ፣ እሺ፣ አመሰግናለሁ።